Hello
ጤና ይስጥልኝ ከልጄ ነው የምደውለው።
አዎ፣ ይቅርታ አዎ፣ በጣም እሺ።
እየተቋረጠ ስለ ቦታውን ይንገሩኝ፣ የት አካባቢ እንደሚገኝ።
እ፣ ወረዳ ዜሮ በድሮ መንገድ በያቸው ወረዳ ዜሮ አንድ አየር ጤና ወረ- ወረዳ ዜሮ አየር ጤና ወረዳ ዜሮ አንድ አዎ
ልዩ ስም አለው ቦታው?
እ ልዩ ስሙ በ- አይ በሩቅ በ- በድሮ መንገድ እ፣ ስትያቸው ያውቁታል። ወረዳ ዜሮ አንድ ደርሰው ሲጠይቁ እዛ አለ።
Okay፣ ወረዳ ዜሮ አንድ በድሮ መንገድ ብዬ ለያዘው።
አዎ ወረዳ ዜሮ አንድ በድሮ ዋሊያ ሸማች በያቸው።
እሺ፣ ደንበኛችን ጥያቄዎችን መዝግቤ ለጥገና ክፍል አስተላልፋለሁ። ሌላ የምረዳዎት ነገር አለ?
አይ በቃ ይህ ነው ችግር ሲገጥመኝ በዚህ ይደውላሉ።
እሺ፣ ደንበኛችን እሺ፣ አመሰግናለሁ።
እኛም ስለ ደወሉ እናመሰግናለን። ስለ አገልግሎት